hello ጤና ይስጥልኝ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ወዲሻ ለመመዝገብ ነበር።
እሺ አሁን ላይ አራት ኮርሶች ናቸው የሚሰጡት። ማስታወቂያውን አይተዋል?
እም
ማስታወቂያውን አይተዋል? ለአንድ ሳምንት ኮርሶች ናቸው ያሉን አሁን ላይ።
የአንድ ሳምንት ብቻ?
አዎ የአንድ ሳምንት አራት ኮርሶች ናቸው። content editing፣ marketing እና በጎ አድራጎት። የትኛውን ነው መውሰድ የሚፈልጉት? hello hello hello